ይስጥልኝ የበረራ መረጃ ማዕከል
ትናንትና ትንሽ ቆይቼ እደውላለሁ ብላኝ ነበረ።
ከየት ወዴት ነበር?
ሄሎ ሄሎ ይሰማኛል?
እ
ይሰማል። ከየት ወዴት ነበረ?
ከእንግሊዝ ወደ ለንደን።
ከአዲስ አበባ ለንደን።
አዎ አዎ፣
እሺ፣ ለመች ነበር የፈለጉት?
ለጣር
ሄሎ
አቤት፣ ለጥር
ጥር ስንት?
ጥር አስራ አምስት አካባቢ።
እሺ፣ አንድ ደቂቃ ያየሁት ነው።
እሺ
መሄጃ ብቻ ነው አይደለ?
አዎ፣ ለመሄድ ነው።
እሺ፣ አንድ ደቂቃ በኳታር ኤርዌይስ ነው ዝቅተኛ ዋጋ ያለው።
እ እ በኳታር ኤርላይንስ ነው ዝቅተኛ ዋጋ ያለው። እሱኛው አርባ ሰባት ሺህ ብር ነው።
ስንት ስንት ሺ አርባ ሰባት ሺህ
መብረሪያ?
አዎ
እሺ። እዛ ተሄዶ ግን እ፣ ከዛ ቤዛ ተልኮልኝ ነበረ። እዛ የሚቀበል ሰው አለ?
እዛ የሚቀበሉትን ሰው እርስዎ ነው የሚያመቻቹት።
እንደዛ ነው።
አዎ
እሺ፣ አሁን አስፈላጊ የሚገባ ብር ካለ ላስገባ።
ማለት የሚገባ ብር አሁን
የትኬቱን ዲ- እ
የትኬቱን ከሆነ ነው እኛ ጋር የሚያስገቡት። እዛ እኮ ለተቀባይ የ- ከሆነ ግን እዛ ያለውን ሰው ነው contact የሚያደርጉት።
እሺ አባ፣ አመሰግናለሁ።
እሺ፣ እናመሰግናለን ስለደወሉልን። መልካም ጊዜ